ጤና ይስጥልን ከምኒልክ ሆስፒታል ነበር። brain CT without contrast እፈልግ ነበር። አዎ እ ምን አልሽ? አቤት ሄሎ አቤት ምን አልሽ? ሶስት ሺህ ሶስት ሺህ ሶስት ሺህ አዎ አዎ ይሁን ብለዋል። አዎ ሶስት ሺህ እንከፍላለን ብለዋል። አቤት እንከፍላለን ብለዋል። እናት አቤት ምን አልሽ? ስልካቸው በዚህ ስል ነው ለ- ለማናገር ነው እነሱን እ? አቤት አዎ በዚህኛው ስልክ ማለት ነው ሚኒሊክ emergency አዎ ሚኒሊክ emergency ነው